Hello. ወይ ነበር ወደድሽ እና ራሳችን ፈለግ ወደዳት ናጌት ነው የወሰደው ምናምን
ማን የወሰደው?
ድራይቨሩ ናጌት ነው ወደዱ ለአንድ አይነት ነው ወርደንበሩ ግን የተለያየ ነው የወረዱ ግን አንድ ነው ምናምን
እኮ አሁን ኦርደሩ ነው። ሌላው በቃ አሁን እያሰሩ በቃ እየሰራለኝ
ይዞት ሄደ ኦርደር አልከው ምን ሆነ?
የአቴ ከኔ ጋር አንድ አይነት ወርደር ነበረ የጆቴ ምናምን ማለት ነው። እዛውን እዛ ተሳስተን ነው እነሱ ጋር ተሳስተን እሺ እሺ